ሄሎ አቤት አቤት፣ ሰላም ነው እግዚአብሔር ይመስገን። እንዴት ነህ?
አለ ይኸውልሽ ወይ ኤክስም ቤት ቤትም የእናንተ ነው አይደለም፣ ቴክስ የኛ አይደለም። እሺ፣
ነው እንዴ?
አዎ፣ ቴክስ የኛ አይደለም።
እሺ፣ አይ በቃ ፈልጊያቸው ነበርና ላገኛቸው አልቻልኩም።
አ- አ- ስልካቸውን ጎግል ላይ ሰርች አድርገውና ወይ ታገኘዋለህ።
እሺ፣ ካወቅሽው ብትነግሪኝ ደስ ይለኛል።
አይ እኛ እናውቀውም አባ፣ ነው እንዴ? እሺ፣ ከዛ ነው። እሺ፣ እሺ፣ እሺ፣ ስለደወልክ እናመሰግናለን። መልካም ምሽት።
እሺ